ሄሎ
ሄሎ ሄሎ
አብሮሽ እንትን ነው ምንድን ነው ያልከኝ? ቴሌግራም ላይ
እንትን እጣ ምናምን አያወጣም። ዝም ብሎ ቁጥር አረ ደቂቃ ይታያል ይቆጥራል።
እኮ እ?
አረ አሁንማ ይታያል እኮ እኔ ያየሁት ጥርት ብሎ ነው።
አይ እጣ ምናምን ቁጥሮችን አያወጣም።
አ፣ አይ ነው አሁን አሁን ደቂቃ ይቆጥርና አ?
last ኡ ላይ ሲደርስ እኮ ነው ደቂቃ የሚያወጣው። አ፣ አሁን ልክ እነዚህ እንዳለ ስ- ከአንድ እስከ ሰማንያ ቁጥሮቹ ተደርድረዋል አይደለ?
አ ከዛ ልክ የደቂቃው አሁን ሶስት ደቂቃ አምስት ደቂቃ ከሆነ ልክ አምስተኛ የመጨረሻው ደቂቃ ላይ ቁጥር መውጣት ይጀምራል ማለት ነው። ይኸውማ አንተ እስኪ እስከ መጨረሻው እናየውና እንደዛ ከሆነ ቀድ- ችግር አለው።
ቀድ- ቅድም አሁን ስልሳ ደቂቃ ወደ ኋላ እየተመለሰ እንደዛ ነው አሁን የሚያደርግ።
የቅድሙ እንደሆነ ታውቃለህ፣ ሰዓቱ አሞላሉ ልክ አልነበረም።
አ እ፣ ለዛ ነው የቅድም ሀምሳ ምናምን ደቂቃ እየቆጠረ የነበረው። ሰዓቱ ናይሮቢ ላይ መሆን አለበት። ኢንተርኔት time sync ማድረግ አለበት። ለዛ ነው
okay እስኪ አሁን ሲቆጥር እንየውና አ መኪናን ታጫውታለህ እንዴ? መኪና እ?
መኪናን ታጫውታለህ?
መኪና ጫውታለኝ። አዎ ገና ለዛሬም ኬብሉን አላዘጋጀሁትም።
በቃ እሺ፣ ችግር የለውም። ይሄን እንየውና ሲቆጥር እሺ፣ ችግር ካለው ሊሆን እንደውልክ ግን እኔ okay።
ምንም ስላላየሁበት እስኪ ጠብቀው ቆይ ትንሽ ይጀምርና ያው እሺ እሺ።
እሺ